ጤና ይስጥልኝ ሁሉ ስፖርት በኮም ልርዳዎት?
እንትን አውርጄ አፑን እና እንትን ብዬ ልመግብ ብዬ እምቢ አለኝ።
ምንድን ነው የሚለው?
ይሄ ከሀያ በላይ ማለት ከአርሲም በላይ መድብ አለኝ መድብ እንደገና ወዳቸው በቦነስ ስለሆነ ነው። በቦነስ ሲሆን እያንዳንዱ አስሩም ቲም ከአንድ ነጥብ ሰባት በላይ ኦድ መሆን አለበት እንደዛው ነው እና በሀምሳ ብር አድርገው ይመድቡ።
ሀምሳ ብር እሺ።
አዎ
እንደዛ ካልሆነ ይቻላል።
አዎ፣ በቦነስ ሲሆን ሀምሳ ብር መሆን አለበት።
እሺ